Hello Hello፣ ጤና ይስጥልኝ።
አብሮ ይስጥልኝ።
ከችፕችፕ ነበር የምደውልልዎት።
እሺ ዛሬ የሚመጣ order ነበሩት መቀበል አልቻሉም መሰለኝ። orange አዎ እኛ ሰራተኞች ስለሆንን ከሰኞ እስከ አርብ ድረስ ባለው ነው እዛ ቢሮ አካባቢ የምንቆየው እና okay ለዛ ነው ተደውሎልኝ ነበረ። ሰኞ ተነጋግረን okay። ስለዚህ ለሰኞ ነው መረከብ ለሰኞ የሚችሉት።
ጠ- አ፣ ሰኞ ነው ም- ም- መረከብ የምንችለው።
የት ነበር location ኑ?
መልክ- መልካም መልካ ሆቴል።
አ፣ እሺ ቴዎድሮስ አደባባይ አካባቢ ስለዚህ ማለት ነው።
እሺ ሰኞ እንልክልዎታለን።
እሺ እሺ መልካም ምሽት።
እሺ እሺ እናመሰግናለን።
እሺ